የረሰላም ዳይሬክት እና ቤስት ቤት
ሰፋሪ ላይ መክፈት ፈልገን ነበር። ታውቃለህ? ቤስት ቤት ምን
ሰፋሪ ላይ ሰፋሪ ላይ
አዎ፣ መክፈት ይሻላል ወይ?
ምን እ ቤስት ቤት ለመክፈት
አዎ በሁለቱም ብትከፍት መጫወት ትችላለህ።
እ በሁለቱም ብትከፍት መጫወት ትችላለህ።
ቢያደር ገና አዲስ መክፈት ይም ባለኝ በሰፋሪ ላይ Password ተሳስተህ ነው የሚሆነው። Password ኡ ስምንት character መሆን አለበት።
ስምንት እስከ አራት ስምንት character መሆን አለበት። ስምንት ቁጥር ማለት ነው። ኤ- አሁን የመጀመሪያው ካፒታል አለ አይደለ?
አዎ ከዛ small letter ታደርጋለህ። ከዛ ደግሞ symbol ልክ እንደ at hashtag የዶላር ምልክት አለ አይደለ?
አዎ እንደዛ ደግሞ አንድ ታደርግና እ፣ ቁጥር ታስገባበታለህ። ስምንቱ መሆኑን ቼ- check አድርገህ Confirm የሚለው ላይ ራሱን copy paste ማድረግ ነው።
ያው አዳምጠኝ። ስድስት ገና ማድረግ ፈልጌ ነበር። እሺ ሲያስገባ password ነው ሲያስገባው Password ተሳስተህ ነው። እኔ password የሚለው ላይ
እ ሳፋሪውን ስታስገባው ሰባት ብለህ ነው የምታስገባው። ዜሮውን ትተህ ማለት ነው።
እሺ ቁጥሩን ስታስገባው ሰባት ብለህ ታስገባና
እሺ
ከዛ register የሚለው ላይ new password እና confirm password የሚል አለ አይደለ?
አዎ password new password እና ሌላው confirm password የሚል አለ። new password ላይ ስምንት character የሆነ ሊመረጥ ከዛ ስሞ ከዛ ደግሞ መጀመሪያ ላይ ካፒታል አድርገው።
capital letter ከዛ small እሺ letter ከዛስ small small letter letter አዎ እሺ ከዛ ደግሞ ልክ at ን ወይም ደግሞ hashtag ን ተጠቀም።
hashtag ወይ ቁጥሩ hashtag ዶላር እኮ hashtag ብቻ hashtag hashtag ብቻ
እ፣ መ- ማለት ነጥብ ወይ ምን እ?
እንዴት?
hashtag ይሄ ምልክት አለ አይደል? at ምናምን ምልክት አለ አይደል? ወይ at አስገባበት።
አክ አ at የሚለውን ታስገባና ከዛ ቁጥር አስገባበት።
የ password ቁጥሩ አዎ ከዛ ስምንት መሆኑን check አድርገህ
ስምንት ቁጥር ከሆነ ማለት ነው። ከና ስምንት ከ A A ጀምሮ ከ spelling ኡ ጀምሮ ስምንት ቁጥር መሆኑን check አድርገህ እ confirm የሚለው ላይ እሱንም አድርገው።
hashtag ኡ ኮኮብ ካስገባው እንዴት ነው?
hashtag እዛው ከ spelling ኡ በኋላ ነው የምታስገባው።
መጨረሻ ላይ አረ ለመሀል ላይ
መሀል ላይ ማለት ኤ ሲያስገባ እንደገና B ከ- small letter ካደረኩ አዎ ከዛ እሱን ታስገባለህ።
ስልክ
ከዛ እምቢ ካለ
እ ቴሌግራም ላይ አዋራንና እኔ እንደዚህ እንትኖች እልክልሃለሁ፣ sample ኦች እልክልሃለሁ።
እሺ እሺ፣ አመሰግናለሁ።
እሺ አባቴ መልካም ምሽት።
እሺ